Good morning Capital Spa reception ምህረት speaking።
Hello እንዴት ነሽ?
ሰላም ጤና ይስጥልን።
Spa book ለማድረግ ነበር።
ሞሮኮ ፈልገው ነው?
አዎ እሺ፣ ስንት ሰዓት?
አስራ አንድ ሰዓት ለስንት ሰው?
ሁለት ሰው።
አንዴ check ላድርግልዎት፣ ይጠብቁኝ።
እሺ በጣም ወደቀ ብሽ ሴናቶች እንግዲህ ሴሚቲክ አስራ አንድ ሰዓት ለሁለት ሰው ሞሮኮ አለሽ ቦታ? ሄሎ ሄሎ፣ አባዬ እ፣ ስልክ ልውሰድ?
እሺ ዜሮ ዘጠኝ አስራ አንድ እሺ፣
አርባ አንድ አርባ አንድ አስራ አምስት ዘጠና ሶስት ማን ልበል ስም ማህሌት
ማህሌት አስራ አንድ ሰዓት ሁለት ሰው ሞሮኮ።
አዎ እሺ ተይዞሎታል። መልካም ቀን።
ቴንክ ዩ እሺ እናቴ፣ እሺ